ሄሎ
አቤት ሰላም ጤና ይስጥልኝ። ከ STEM for Kids ነበር የምደውልልህ። ፌስቡክ message ኣችን ላይ በፕሮግራም interested ነን ብለህ ስልክ አስቀምጠህልን ነበር።
እ እኮ አይቼው ነበር፣ ግን እኔ ልጅ ኖሮኝ ሳይሆን ራሴ ወጣት ነኝና የፈጠራ ዓላማ ስላለኝ እኔን መደገፍ የምችል ነገር ከሆነ እሱን ልጠይቃቸው ፈልጌ ነበር ስትደውሉልኝ።
መደገፍ ነው ያልከኝ ወይስ
አዎ፣ በቃ የፈት እ መማር ነው ያልከኝ? መደገፍ ነው ያልከኝ? ይቅርታ።
እኔ የፈጠራ የምሰራው እንትን proposal ምናምን አዘጋጅቻለሁ እና ያንን ፈጠራ ደግሞ ለመስራት ትንሽ የሆነ ያጣሁት ዕቃ ስላለ በ STEM በኩል ድጋፍ ልታደርጉልኝ ከቻላችሁ ልጠይቃችሁ ፈልጌ ነው።
ውይ ይቅርታ፣ እኛ የልጆች ስልጠና ነው የምንሰጠው። computer programming፣ robotics እና engineering ስልጠና ነው የምንሰጠው።
እሺ በቃ እሺ።
እሺ ቴንኪው።